ጤና ይስጥልን። ማን ይባባ?
ሄላ ጤና ይስጥልን።
አድራሻችሁ የት ነው? መስቀል ፍላውሬት ጋር ነው።
መስቀል ፍላወር የቤት ጋር ነው የሚመጡት። መቤት ናዝራ ሆቴል እና አሁን መስቀል ፍላወር ነን። ናዝራ ሆቴል የቱ ጋር?
መስቀል ፍላወር ነው።
አዎ ሄላ
በእሱ አስፋልት ቀጥ ብለው ይወርዳሉ። በመስቀል ፍላወር አስፋልት
እሺ። ናዝራ ሆቴል እናልኳለን።
አፍሮሊንክስ ሞተር የሚል አለ የመኪና መሸጫ።
አፍሮሊንክስ አፍሮሊንክ የመኪና መሸጫ አለ። በእሱ ሬክላም ትክክል ሲገቡ ማሪባባዎቹ እንገኛለን።
okay እሺ